hello hello ሰላም ጤና ይስጥልኝ።
አቤት አይቸው እንዳለው
አቤት ከዊ ፕላስ ድርጅት ነበር ምደውልልህ።
okay እሺ መተግበሪያችን አውርደህ ተመዝግበህ ነበረ።
okay አዎ እ፣ አሽከርካሪ ኖት ወይስ ተጠቃሚ?
እ፣ ተጠቃሚ ነኝ።
okay ተጠቃሚ ከሆንክ አሁን አንተ የተመዘገብክበት አሽከርካሪዎች የሚመዘገቡበት ላይ ነው እና አንተ የምትመዘገበው okay።
ዊ ፕላስ solution user ብለህ
እ፣ እንዴት እንዴት?
ዊ ፕላስ solution user ብለህ search አድርገህ አዎ okay እሺ እሱን አውርደህ የተለያዩ ከሶስት መቶ ሀምሳ በላይ game ኦች አሉ። እንዲሁም አሸናፊ የሚያደርጉትን ኮድ እዛ ላይ ማግኘት ይችላሉ።
በቃ እሺ እኔማ እንትኑን አይ- ማስታወቂያውን አይቼ ነበር እንትን ያልኩ በቃ ስለዚህ ያኛውን delete ላድርገው።
አዎ ባ- ባካ- application ነው አይደል ይሄኛው user ኡ።
አዎ አዎ። እሺ እናመሰግናለን።
ስለዚህ እዛ ላይ ሪሙቭ ሪሙቭ ታረጉታላ delete ባረገው ይጠፋል።
አዎ፣ ይቻላል። እኛ ማጥፋት እንችላለን።
okay እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ጊዜ